ሄሎ
ሰላም አለ አላከልሽልኝም። አስራ አራት ሰባ ዘጠኝ ደግሞ ለማን ነው ሚካኤል ስለ የነገርከው? ለማን ነው ለማን የነገርከው?
አላወቅኩም ለማን እንደሆነ ስማ ማን ነው አልያዝኩትም።
ስምህ?
ስሟ አወጣኝ።
አወጣኸኝ ነው አውጣ አ አስራ አራት ሰባ የት ዘጠኝ የሚሄደውን ነው ሚካኤል ነው ያልከኝ አ አ ስሟ ሚካኤል እና አራት መሻገሪያ ነጥብ የለም ዘጠኝ
ስድስት ነጥብ ስድስት ኪሎ ሜትር ነው። ዘጠና አምስት ብር አራት ነው ነጥብ እ፣ ዘጠኝ ነው የመጣላት ዘጠና አምስት አይ አይ ነው የሚመጣኝ ስድስት ኪሎ ሜትር ነው አይቼው ነው እኮ።
መሲ ስድስት ኪሎ ሜትር ነው ይላል።
ስድስት ኪሎ ሜትር ነው
አወጣኸኝ አቤት
ለክተው አራት ነጥብ ዘጠኝ ነው አይ የመጣላት እኔ ደግሞ እና ስለካ ስልሳ ነው ስድስት ኪሎ ሜትር ነው እኔ ደግሞ ስለካ
ከየት ነው የሚነሳው? አወጣኸኝ ከገርጂ ማርያም
ምን ሬስቶራንት ነው?
ሪቮን
ሪቮኒያ መብራት ኃይል አ አ
ፕላስቲክ ሄሎ አወጣኸኝ አቤት አቤት አራት ነጥብ ዘጠኝ ነው የሚመጣው ስንት ስለ ዘጠና አስር ልክ ነው።
እና እንደዛ ነጥብ ዘጠኝ ነው የሚመጣው ስድስት አይመጣም።
እኔ አዎ።
ደግሞ ስድስት ኪሎ
እዚህ እንደዛ ስለሆነ ይመጣልን ልክ ነው። እሺ አውጣኝ።